ፍቅር ገዳይ ገዳይ ገዳይ ገዳይ በመውደድ በመውደድ ገዳይ ከተሰናዳል ልቤም እንደ ቤቴ አደራናል ስል ጎራ በል በሞቴ ከተሰናዳል ልቤም እንደ ቤቴ አደራና ስል ጎራ በል በሞቴ እንኳን እኔንና መውደድ ልቤን ያሸፈተው ዓይንህን በስስት ሁል ጊዜ የምመለከተው ሰው ቢሆን ጨረቃ ኮከቡ ዝናህን ሲሰማ ላንተ ረግፎ ነበር ሰማዩ ትቶን ጨለማ ዝናለሜ አቤት የሱ ስራ አያልቅበት መቼም አያባራ ሽሙንሙኔ እንደ ምህና በጀ አንተን ከኔ ያወዳጅ ዝናለሜ አቤት የሱ ስራ አያልቅበት መቼም አያባራ ሽሙንሙኔ እንደ ምህና በጀ አንተን ከኔ ያወዳጅ ዝናለም ዝናዬ ልባለ ዝና ጣፈጠኝ ዋስምህ ልክ እንደማር አንተ ልጅ ዝናዬ ልባለ ዝና ጣፈጠኝ ዋስምህ ልክ እንደማር ገዳይ ገዳይ ገዳይ በፍቅር በፍቅር ገዳይ ገዳይ ገዳይ ገዳይ በመውደድ በመውደድ ገዳይ ከተሰናዳል ልቤም እንደ ቤቴ አደራና ስል ጎራ በል በሞቴ ከተሰናዳል ልቤም እንደ ቤቴ አደራና ስል ጎራ በል በሞቴ በቀስተ ደመና ውብ ቀለም በተኳለው ሰማይ የጸደይ እንግዳ ተብላ ብቅ እንዳለች ፀሐይ አየሁኝ ተፈጥሮ ውበቷን ከዓይኔ ላይ ስትስል አለወይ በምድር ሰው ለኔ ያንተን ሩብ ያህል ዝናለሜ አቤት የሱ ስራ አያልቅበት መቼም አያባራ ሽሙንሙኔ እንደ ምህና በጀ አንተን ከኔ ያወዳጅ ዝናለሜ አቤት የሱ ስራ አያልቅበት መቼም አያባራ ሽሙንሙኔ እንደ ምህና በጀ አንተን ከኔ ያወዳጅ